Hello ማለት hello ኤል ልክ change password ስትለው password ኡ repeat ምናምን የሚለው አለ አይደለ? ልክ እሱ ስጨርስ change password ስትለው የሚያመጣልህን ነገር screenshot አድርገህ ላክልኝ።
እሱን color ኡ ነው። አሁን change password የሚለው መጀመሪያ ጠቆር ያለ አረንጓዴ ነበረ፣ ከዛ ፈዘዝ ያለ አረንጓዴ ነው የሚሆነው password እንጂ ምንም እንትን አይልም።
ምንም እንደውም ለማስረጃ ብዬሽ ቴሌግራም ላይ የላኩልሽን ማየት ትችላለሽ። የላኩልሽ የመጀመሪያው ፎቶ ልክ ከቀየርኩት በኋላ የሚያመጣው ባዶ ያደርገዋል። ከመቀየር በፊት ደግሞ ከመንካት password ኡን ከአንቸርሽን ካስገባ በኋላ change ከማለት በፊት ደግሞ ፎቶንም ልኬልሻለሁ። ደመቅ ያለ አረንጓዴ። ልዩነቱ ይሄ ብቻ ነው እንጂ ሌላ የሚያመጣ error ምናምን የሚል ነገር የለም።
እኔ ላይ ብቻ ለሪፖርት እንዲሆንሽ ሌላም ሰው ላይ ነው። አሁን ጓደኛ ከጎንም እንደዚህ አይነት በሌላም እሺ፣ እደውልልሃለሁ አለ